ጤና ይስጥልኝ። ብስት ቤት ቤቲ ነው የምንወደው።
ሄሎ ሄሎ፣ ጤና ይስጥልኝ። ብስት ቤት አዎ፣ አባይ የማየ ገንዘብ በኤምቢቢ ላይ ገብቶ ነበረ።
በዚህ ስልክ ነው።
አዎ፣ በዚህ ስልክ ነው። ግን አስር ጊዜ ደወለን። ሁሉ ሁሉም ሰው ኦኬ፣ እንደዛ ከሆነ ማለት ነው ሲስተሙ ይስተካከልና ይገባልሃል። እሺ፣ ትንሽ ጠብቀን።
እንደዛ እያሉ ነው እነሱም እስከ ጠዋት።
አዎ፣ ስላልተስተካከለ ነው። ሲስተካከል እናስገባለን። እሺ፣ አብሽር እሺ፣ እሺ። መልካም